አሉ።
እኔ ስጥልኝ ሁሉ ስፖርት በኮምን እርዳውት
እንትን ከአካውንት የቆየ ውጭ ለማድረግ ፈልጌ ነበር እምቢ አለኝ።
ከአካውንት ውጭ አዎ ከሁሉ ስፖርት ላይ ምድብ ላይ ነበረኝ ሽደትሽ እና ልቀንስበት ብዬ አልሰራልኝ።
ዊዝድሮ ለማድረግ ነው አዎ ድሮ ለማድረግ አትቀንስም አለኝ።
ያስገቡት ብር ነው።
አዎ ያስገቡትን ብር መልሰው ማውጣት አይቻልም።
Okay ከ- እና መቼ ነው የሚወጣ? መመደብ ግን ይችላለሁ አይደል?
መመደብ ይቻላል። አዎ መድበው ሲያሸንፉ ያሸነፉትን ብር ማውጣት ይችላሉ።
Okay በቃ እሺ።